ሄሎ ሄሎ ሰላም ጤና ይስጥልን።
ጤና አ- አቶ ቢኒያም ዘውዱ አዎ፣ አሽከርካሪ ኖት አይደል?
አዎ።
እ፣ ከ We Plus Solution ነው የምደውለው። እ፣ ድር- ከ We Plus Solution ነው የምደውለው።
እሺ፣ ድርጅታችን የ transportation አገልግሎት ሰጪ ተቋም ነው። እ፣ እናም ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል። እየሰሙኝ ነው?
አዎ። ለጊዜው አሁን እየሰራሁ ነው።
እየሰሩ አይደሉም?
አዎ።
እሺ